ሄሎ ሄሎ ጤና ይስጥልኝ። አቤት ጤና ይስጥልኝ።
አብሮሽ- አብሮሽ ምን ልስ- ምን ልታዘዝ? ቴሌቪዥን ነው።
አ፣ ስልሳ አምስት አ- ስልሳ አምስት ሰማንያ ሰባት ላይ ደውል ብሎ ቴል- ልኮልኝ ነበረ።
እሺ እ፣ ቴሌቪዥን game ነው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ደውለው
እ፣ ሰባት ቁጥር ተጭነው አማርኛ አድርጉት። ሶስት ቁጥር ለመጫወት የሚለውን ይመ- ይምረጡ።
እሺ አዛ
ጥያቄና መልስና እድሉን ይሞክሩ የሚል አለ።
እሺ ጥያቄና መልስ በ coin ሁለት ቁጥር ላይ coin ገዝተው
እሺ እስቲ አንዴ እንትኑን ንገሩኝ። እንትኑን የምልክበትን ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ።
እሺ እሺ እሺ እሺ